ለእኔ ሁለት አድርጊው። ሁለት አይ በቃ እንዳይበዛ ነው እንጂ
ብለው ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነበር የምደውልዎት።
እሺ ዛሬ የሚመጣ ጥቅል ጎመን ነበሩት እና location ኖት office ስለሆነ ለሰኞ እንዲመጣሉት እናደርግ። ይቅርታ እሺ። አዎ ሹፌሩንም ብየዋለሁ። ሰኞ ተባብለን ነበር።
በቃ ለሰኞ ይሆንሎታል እና ሳውቆት እሺ።
ብለን ነው። መልካም ምሽት። እሺ እናመሰግናለን።
እሺ እሺ እሺ።